ጤና ይስጥልኝ ሙሉ ስፖርት ነው በአካባቢ ልርዳው?
ልኬልሻለሁ ቴሌግራም ላይ ግን እስካሁን አልመለሳችሁልኝም።
መቼ ነው የላኩት?
ጠዋት
ማነው ስሞት የቴሌግራም?
ሳሚ በሚል
ሳሚ ማ?
ሳም ኤል ኦ ኤል
ሳም
ኤል ኦ ኤል ኤል
ሳሚ ሎል
አዎ
እየመጣልኝ አይደለም ስሞት። ስልኮትን እስቲ ንገሩኝ።
ስልሳ ሰባት
እሺ
ሀምሳ ዘጠኝ እሺ
ዜሮ ዜሮ አስራ ዘጠኝ
እሺ ስልክ ቁጥር እስቲ ላኩልን እዛው ላይ።
OK text ላድርግልሽ።
አዎ
በ- ቆይ እንደውም በየትኛው በዛኛው ነው በየትኛው ነው?
በዚህ ሲም ዘጠኝ መቶ አይደለም።
እና ዘጠኝ መቶ ስልሳ አይደለም?
አዎ አዎ።
እስቲ እሺ ቆይ ይንገሩኝ። ቆይ እኔ አንድ ላይ ላስተላልፈው። እሺ አሁን ይንገሩኝ።
ስልሳ ሰባት
ይጠቀሙበትም ማለት ነው።
አዎ አዎ አዎ። ስልሳ ሰባት እሺ ሀምሳ ዘጠኝ እሺ ዜሮ ዜሮ አስራ ዘጠኝ
ዜሮ ዜሮ አስራ ዘጠኝ አዎ እሺ አስተላልፌለታለሁ።